ጤና ይስጥልኝ ከየስኮል ሴንተር ምን ልርዳዎት?
እንትን ፈልጌ ነበር በራ እሺ ከየት ወዴት?
አዲስ አበባ ሽራ
እሺ ለመቼ ነው የፈለጉት? ለመቼ ነው የፈለጉት?
ለቅዳሜ እሺ ሌሎት
እሺ
እሺ ቅዳሜ ከአዲስ አበባ ሽሬ 6154 ብር
ስንት ጊዜ ነበር ያለ?
ሁለት በረራ አለ። ጠዋት 12 ሰዓት እና ቀን 9 ሰዓት
ተመሳሳይ ነው ዋጋው?
እም
ዋጋው ተመሳሳይ ነው?
ተመሳሳይ ነው። አዎ
እሺ መልሼ የለውም።
እሺ ይቻላል። እናመሰግናለን ስለደወሉ። መልካም ጊዜ